ሄሎ
ያስጥልን
አብሮ ይስጥልን። ትኬት እንዲልኝ በር- ነበር
እሺ፣ ትኬት ን- እንዲልኝ
ንገረኝ ንገረኝ።
አስር እሺ ስልሳ ሁለት እሺ
ሰባ ስምንት እሺ ሰላሳ ሶስት
እሺ አንድ postponed የሆነ match አለው። እሺ የተላለፈ ከሀያ አራት ሰዓት በኋላ ጠብቅና ሙሉ ይታረምልሃል። አሁን ስለታረመልህ check ማድረግ ትችላለህ። ገብተህ
ሁሉም ታረ ሁሉ ከአራት ሰዓት በኋላ ነገ አንድ ጨዋታ አለ ነገ የሚታረም ሌላውን ግን አርሞልሃል። ሄሎ እሺ እሺ እሺ ስለደወልን አመሰግናለን። መልካም ቀን።
እሺ እሺ